አለን። ሽብሽብ እባክህ ደርሰው።
hello hello፣ አቤት።
ሰላም ነው ሰላም።
አለን። ሽፍሽፍ ነው አይደል?
hello፣ hello hello፣ አቤት። አይሰማም?
ይሰማል። እባክህ።
ሽፍሽፍ ነው አይደል? አዎ።
አዎ፣ ሽብሽብ ነው።
እንትን በሽንኩርት group create ተደረገና በስም መመሳሰል ሌላ አካባቢ አልብርሃን የሚል add አደረጉኝ። ወደ normal መመለስ አይቻልም?
ኤልፎራ ሽንኩርት አዎ።
ብርሃን ላይ ያዘው ነበር። አዎ።
አዎ፣ የት አካባቢ እሱን ነው እርሶ አይደለም።
ያሉት? እርሶ ያሉት እኔ የት ደግሞ- አካባቢ?
እኔ ያሉት ላብርሃን ይላል ተርች የሚለው ተክል ዳና ላይ ማለት ነው።
okay።
እሱ ላይ እንዲሆን ነበር። እኔ ደግሞ ያኛው ሸጎሌ መሰለኝ የሚለው አላየሁትም። ብርሃን ብርሃን ሲል ተሸውጄ
አዎ፣ አዎ፣ ሸጎሌ ነው ያለችው አሁን የተቀላቅባት።
አዎ እኮ አሁን ከሱ ላይ አሁን ሌላ ብርሃን የሚል አለ። አዲስ group የተደረገ የት አካባቢ ነው አሉኝ እርሶ? አሁን እርሶ እ ቸርችል ቸርችል ጎዳና
okay okay ገባኝ። እ ወደዛኛው መመለስ እንኳ አይቻልም። ብሩ ነው refund የሚ-
ኧረ አምስት ኪ አዎ አምስት ኪሎ አምስት ሽንኩርት እ አጠቃላይ መቶ ሀምሳ አምስት ብር ተቆርጦቦታል።
አዎ እኔ አሁን ላዝ ነበረ በዚህኛው ብር ብርሃን የሚል ስላለ ሌላ group እ እሱ ሌላ ላይ ግ- ነው።
አዎ ይችላሉ ማዘዝ ይችላሉ። ይሄን ብር ግን refund ነው የምናደርግሎት። ይቅርታ
እሱ በቃ process አድርጊልኝ refund ዳ አድርጊልኝ እኔ ብርሃ- ብርሃኔ ጋር ደውልላትና ከፈለገች ሽንኩ- ሽንኩርቱን ወስዳ ብሩን ትመልሳለች። ብሮትን refund አደርጋለሁ እኔ።
አዎ ወይም ደግሞ ሌላ ሰው ካለ ያው ዋ- ወደ እኔ transfer አድርጉልኝና ካልሆነ ያለ ብሩን እርሶ ጋር ችግር የለውም። ብርሃኔን ላ- ብርሃኔን ወይ ስልኳን ልስጦት ያናግሯታል።
ንገሪኝ።
ብሩን transfer ወደ እርሶ ማድረግ ከቻለች ዜሮ ዘጠኝ አስር አስር አስራ ስምንት አስራ ስምንት ሰላሳ ሀምሳ ሁለት ሰላሳ አምሳ ሁለት አዎ ሌላ አዎ፣ የሚፈልግ ጊዜ- ሰው የሚፈልግ ሰው ካለ ምናምን እሱ አቅራቢያ ያለ ይውሰደው እና ብሩን refund አድርጉሎት ለእርሶ እርሶ ይዘዙ።
okay እሺ፣ እንደዛ ግን አዎ።
እስኪ ላናግራት። ለማንኛውም ያናግሯት እሺ። መቶ ሀምሳ አምስት ብር ተቆርጧል። እሺ